ይብረልኝ።
ሄሎ ጤና ይስጥልን። ችብችብ ጤና ይስጥልኝ መቤት አብሮ ይስጥልን።
እንትን ነበረ ኤልሳ ግርማ የሚል ኦርደር ነበረ አንፎ ደውላችሁላት ነበር አሁን እሺ
እና አንቺ ጋር ያምጡልኝ ስላለችኝ የኔን አድራሻ ልነግርሽ ነው።
ይቅርታሻ እንዴ ጠብቁኝ።
እሺማ
እስቲ ስልኳን ይነግሩኛል የኤልሳን
ዜሮ ዘጠኝ አስራ አንድ እሺ
ሀምሳ ዜሮ አራት አርባ አምስት
ኤልሳ ግርማ ነው።
አሁን ደውላችሁላት ነበር።
አዎ okay። አዎ ደውለን ነበረ። እሺ የት ነው መቀበል የሚችሉት?
በእኔ ጋር አምጡላችሁና ከእኔ ቤት ቅርብ ስለሆነች በኋላ ትወስደዋለች።
የት ነው የእኔ ቤት location?
መሰለሽ አለም ባንክ ሜዳ መስጊድ።
አለም ባንክ ሜዳ መስጊድ።
አዎ ሁሌ ነው የሚመጣልኝ።
እሺ አለም ባንክ ሜዳ መስጊድ ነው።
አዎ
እሺ ስልኮትን ይንገሩኝ።
ዜሮ ዘጠኝ አስራ አንድ እሺ
ሀምሳ ሰላሳ ሶስት ሀያ ሶስት
ማን ልበል ስሞትን?
እኮ
እሺ በቃ እሺ። driver አሁን ሲደርስ ይደውላል።
ይወጣል አሁን።
እሱን check አድርጌ መልሼ ልደውልሎት፣ ካልሆነ ነገ ነው የምንልከው።
ኧረ እኮ አዎ።
ይኸውልሽ አሁን ለመሰለሽ እንደ- ልወጣ ነው። እሷ እንደዛ ፈለችን፣ ግን ቤት ልቆይ ስለፈለግኩ ነው ለእሷ ብዬ ለዛ ነው የጠየኩት።
እሺ ስለዚህ በቃ ነገ እንላክሎት። ነገ ኧረ ኧረ በዚህ ማድረግን አይቆይባትም። የምትመጡ ከሆነ እጠብቃለሁ።
እሺ check አድርጌ መልሼ ልደውልሎት ወይ ራሱ ልደውላቸው እሺ፣ ላሳውቃቸውና እሺ፣ ላሳውቅ።
እሺ እሺ አስቸጋሪ